ጤና ይስጥልኝ ዋሽንግተን ሰምናማቸ
እንትን የሲቲ ስካን ዋጋውን ማወቅ ፈልጌ ነበር።
ምን አይነት ነው የከበቡት? ምን አይነት ነው መነሳት የፈለጉት?
ሙሉ አጠቃላይ እንደዛ ብሎ ነገር የለም። ፕሪስክሪፕሽን አለዎት? ፕሪስክሪፕሽን አለዎት ወይ ማዘዣ? እሺ፣ ማዘዣውን ይላኩልን።
ማ ማዘዣ የለኝም፣ ማዘዣ የለኝም።
አዎ እንደዛ የሚባል ስለሌለ ነው። ሙሉ የሚባል የለም። የተወሰነ ቦታ ነው ሐኪም ሲያዝቦት ነው መጠየቅ የሚችል።
አሀ በ- በራሴ እንትን ማለታችን አዎ እንደሱ የለም። ማወቅ አለብዎት መጀመሪያ
እሺ በቃ